ሄሎ ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ሄሎም አሁን ልኬልሽ ነበር አይሰራም፣ አመላክሽልኝም።
ምኑ ስክሪንሻት ለመላክ ሞክሮ እምቢ አሉት።
አይ ስክሪንሻት አድርጌ ላኩልሽ እና እ ከዛን አስር ጨዋታና አንድ ሰባ ከአንድ ሰባ በላይ ወደ አልሽኝ እና ላክሽልኝ። እንደሱም ማነው ስሙ?
በሞክሮ አይሰራም። እ ማነው ስሞት?
ስዩም ባሻ
ቴሌግራም ላይ ማን ነው የሚለው ስሞት?
ስዩም ባሻ ነው።
ስዩም ነው የሚለው።
ልኬ ልከሽልኛል እኮ መልሰሽ።
እሺ ቴሌግራም ላይ መልስ እንሰጡታለን። እሺ፣ እሺ አሁን እሺ እሺ መልካም ቀን።
አሜን።